ሽንጉሽ ቤት
ከአዳማ አስራ ስድስት ነበር የምደውለው።
እሺ ሰላም
ሴልስ ሊሚት ብሎን ነበር ምን ከፍትል ሴልስ ሊሚት ሴልስ ሊሚት አዎ እሺ የሾፕ ሎሚ ስንት ነው ሾፕ ሎሚ አዳማ ቴኖ አስራ ነው ስድስት አይደል ነው እ?
ቴኖ ነው አይደል ቴኖ ነው አይደል ሁለቱም ስፒንም የነውም አለው እሺ፣ አዳማ አስራ ሐምራ- ስድስት ማለት ነው ሐምራዊ ስንት ነው
እ ሐምራዊ ነው
ምናዊ
ሐምራዊ አይደለም ምን አልከኝ?
ሐምራዊ አይደለም ወይ
ሳምሪ አይደለም ወይ እ
አ- ምን ስሙ ነው?
የ shop name- እ አዳማ 16 ነው የ shop ኡ name አዳማ አስራ ስድስት እሺ እሺ